ጤና ይስጥልን በሽትቤት ቤት ነው የምንረዳው?
አብሮ ይስጥልን ድሮ ብዬ ነበር አልገባም።
በዚህ ስልክ ነው አዎ ስንት ብር ነበር?
ሀያ ሀያ ሶስት
ሶስት ጊዜ ሀያ ነው።
አዎ።
እንዴት ጋሽ ይችላል? እሺ ወደ ቴሌብር account ዘጠኝ ዘጠና ሁለት አርባ አንድ ሀምሳ አምስት ላይ ነው።
አዎ።
ሶስቱንም confirm አድርጌልሃለሁ። ገብቶልሃል። check አድርገው። ስለደወሉ እናመሰግናለን። መልካም ቀን